ሄሎ Hello።
ሰላም ጤና ይስጥልን ላምት አቤት።
ከዊፕላስ ነበር ምደውለው የእኛን መተግበሪያ አውርደው ነበር Okay።
ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚነት ተጠቃሚነት ነው።
እሺ አሁን እርስዎ የተመዘገቡት አሽከርካሪዎች እና ሌሎች አገልግሎት ሰጪዎች የሚመዘገቡበት app ላይ ነው እና Okay።
ተጠቃሚ ከሆኑ ዊፕላስ Solution User የምትላለች ኦ፣ እሷን አውርደው እዛች ላይ register አድርገው አሸናፊ የምታደርጉትን referral code ም እዛ ላይ ያገኛሉ።
መልካም። እሺ፣ እሺ መልካም ቀን ይሁንልዎት። አመሰግናለሁ።
መልካም።
እሺ